አቤት ምን መጣሁት
የሆነ የቲቢ ፕሮብሌሙን ጊዜ የለ ይሰማል
አዎ ይሰማል
እንትን ብር አስተላልፌ ነበረ እና ከቴሌ ብር ወደ ቫሞስ ማለት ነው።
እሺ
ከዛ ያ ብር ደግሞ በንግድ ባንክ ተይዞ ምናምን እንትን የእኔው ደግሞ በቃ ክፈልና ይመለስልሃል ተባልኩ። ከፍዬ ግን አልተመለሰልኝም።
እሺ ባንክ ሳን- የ- ባንክ ባንክ ሳነጋግር ደግሞ እዛ እንትን total amount ላይ መልሰው ከሆነ የመለሱበትን እንትን ያ- ይስጡህና እኛ ለአንተ እንመልስልሃለን፣ ምንም ማድረግ አንችልም፣ የአንተው ብር ወደ እኛ አልደረሰም አሉ።
እሺ ቴሌ- እ፣ ቴሌግራም ላይ ማለት ነው ስልክ ቁጥር ልስጦትና ቴሌግራም ላይ transaction ስልክ ቁጥር ልስጦትና እሺ ቴሌግራም ላይ transaction message ኡን
እ፣ እ፣ transaction ያኔ ከቴሌ ብር የደረሰውትን transaction message የቴሌ ብር ስልክ ቁጥር አድርገው ይልኩልኛል ዜሮ ዘጠኝ ስልሳ
እሺ አንዴ ልጻፍ።
እሺ
ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት
ሰባ ሁለት በዚህ ልላክ ያኔ እንትን tra- transaction ኡ ነው የምልከው ያኔ።
ያኔውን transaction አዎ እሺ ልካለሁ። እሺ